ሰማይን ቢመስል ብታብም ጨረቃ ሳላይሽ አላድርም እኔ አልችልም በቃ አልችልም በቃ ደመናው ተቀዶ ዶፍ ይወርድ ከሰማይ አልችልም ለማደር አይኖችሽን ሳላይ አንቺን ሳላይ ምን ጉድ ነው መለስ ክፋቱ ጨክኗል ተመዟል ካፎቱ ሊለየ ያርቀን ቢነሳ አይችልም እኔ አንቺን አረሳም ምን ጉድ ነው መለስ ክፋቱ ጨክኗል ተመዟል ካፎቱ ሊለየ ያርቀን ቢነሳ አይችልም እኔ አንቺን አረሳም